ጤና ይስጥልኝ የቲኤስኤ ጥሪ ማዕከል እባክዎ ምን ልርዳዎት?
ከድሬዳዋ ጅጅጋ በረራ የለም እንዴ?
ከየት ወዴት?
ከድሬዳዋ ጅጅጋ ከድሬዳዋ ወደ ጅጅጋ አ ከድሬዳዋ ጅጅጋ የለውም። በአዲስ አበባ በኩል ካልሆነ ቀጥታ በረራ የለውም የለውም።
okay ከአዲስ አበባ ጅጅጋ ስንት ነው?
ለመቼ ነው የሚፈልጉት?
እ ለመቼ ነው የሚፈልጉት?
ለነገ ለነገ እሺ check ላድርግልዎት። እሺ በጣም ይቅርታ እንጠይቃለን። ለነገ ጅጅጋ ሞልቷል፣ ቦታ የለንም።
ሞልቷል። እሺ ስንት ነው ዋጋ?
እ አሁን ላይ normally ዋጋው የሚሸጠው almost ወደ ሰባት ሺ ዘጠኝ መቶ ስልሳ አራት ብር።
እሺ ኢኮኖሚ እንትን ከሆነስ
ምን business class ይበራሉ?
business class business okay የለም class እሱ አለ ግን ለሮብ ነው እሱ ያለው። business class ኦች አሉ ላይ ነው አስር ሺ ሶስት መቶ ሰላሳ ዘጠኝ ብር የአንድ መንገደኛ።
እሺ እሺ አይ እሺ